ጤና ይስጥልን ቤት ቤት
hello ጤና ይስጥልን ቤት ቤት
እሱም ቀን ያው ከቴሌ ብር ላይ የሆነ ብር ልክ የነበረው ወደዚህ
እሺ
አርባ withdraw ሁለት ወደ አዎ።
account ክ ነው የላከው
አ፣ ከ account ከቴሌ ብር ላይ ማለት ነው እሺ ወደዚህ ልኬ ነበር ወደ ቤት ቤት እሺ
ከዛን አ፣ deposit ቆረጠ ነው ቴሌ- ያረከው አዎ አዎ deposit ነበር ያደረኩት ስለዚህ deposit message ኡ ላክለን ቴሌግራም ላይ
okay ቴሌግራም ላይ ላክልሽ አዎ ከዛ እናሳውቃለን ለቻፓዎች ይገባል እሺ አሁኑኑ ላከው ልክልሻለሁ ቁጥር ልስጥክ የቴሌግራም ቁጥራችንን
እሺ ሊያዝ አ ያ ያዘውና ዛሬ ላክልን ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እዛ ላይ ላክልን deposit message ኡን እና እሺ የቤት ቤት ቁጥርን አንድ ላይ ላክልን እናሳውቅልሃለን እሺ እሺ አይ እናመሰግናለን